hello hello sir
hello hello ዜነሽ አለን አለን
እኔ የምልህ ዝናሽ አየለ የምትባል ከስተመር ቆይ አ፣
እሺ
ፕሮዳክት ኳሊቲ ገጥሞኝ እቃውን ተመላሽ አድርጌ ነበር። ዛሬም አልተላከልኝም።
አዎ ያለው እዛው ራሱ አቮካዶ ስለሆነ ሪፈንድ አድርጉላት ገንዘቡ ይላክላታል።
አ እንዳለ አቮካዶ ራሱ ነው ትናንትና አቮካዶ ስድስት ኪሎ መልሳለች
አይ፣ እሺ፣ እሺ።
እ እሺ የሪፋንድ አደርግላታለሁ።
አሪፍ